ሄሎ
ሄሎ፣ ዜሮ አንድ አንድ ላይ ደውልክ ነበር።
አዎ ከሰማና ሀያ ምግቡ ገና አልወጣልኝም።
ሰማንያ ሀያ ስምህ ማን አ ነው?
ዘጠኝ ደቂቃ ነው ከቤላ ፓስ
እሺ የፍቃዱ ሰማንያ ሀያ
አ
እሺ እሺ።
ገና ፍቃዱ ነው እያሉኝ ነው።
ሬስቶራንት ተ- ታገናኛለህ
አ
እ
እሺ እሺ እንት አነጋሽ ደቂቃው አልቋል።
ሄሎ ጤና ይስጥልኝ እናቴ ከ BeU ነበረ እሺ እ፣ በዘጠና ሁለት ሰማንያ ሀያ order ነበረ እናንተ ጋር ምን ያህል ደቂቃ አዎ።
ይጨርሳል ከዚህ በኋላ ተሰርቶ ለመውጣት?
ያው pack እየተደረገ ነው።
እሺ እሺ እናቴ አመሰግናለሁ። እንዴ፣
ወይ
እሺ እ፣ ፍቃዱ አሳውቅልሃል ወይ እኮ ሲኤምሲ ነው የሚሄደው። ያው ንገሪያቸው።
አሳውቅልሃለሁ እሺ እሺ እሺ